hello ጤና ይስጥልን ቤስት ቤት አውሬስጥልን እንትን ነበር ትናንት አንድ ሺህ ብር አስተላልፌ አልደረሰኝ።
አንድ ሺህ ብር አዎ ቀደም ደውዬ ምንም አልገባም።
በደወልክበት ቁጥር ነው?
አረ ሌላ በሀያ ሶስት ብር ሀያ ሶስት ሰማንያ አንድ አስራ ዘጠኝ ዘጠና እሺ ንገረኝ፣ የ Best Bet ቁጥር
እ ንገረኝ፣ የ Best Bet ቁጥሩን ንገረኝ። ዜሮ ዘጠኝ
ሀያ ሶስት ሀያ ሶስት ሰማንያ አንድ እሺ አስራ ዘጠኝ ዘጠና ሁለት ወደ CBE ነው ያስተላልፉ
ስንት ብር ነው?
አንድ ሺህ ብር
አንድ ሺህ ብር በቻፓ በኩል ነው እንዴ?
አ
እሺ processing ላይ ነው። ለቻፓ አሳውቅልሃለሁ። እሺ
እሺ